ጤና ይስጥልኝ ዋሽንግተን ዲሲ እና ማዕከል ጤና ይስጥልኝ ከቡና ባንክ ነው የምደውለው።
እሺ እሺ እንትን MRI ለመነሳት ነበረ።
ታዞሎት ነው?
አሁን አዎ ታዞልኝ ነው። በእንትን በ- ከሌላ ሆስፒታል እየተከታተልኩ ነበር እ፣ እናንተ እሺ።
ጋር ለመነሳት እሺ።
እና ያው ከእኛ ጋር እንትን አላችሁ። ስንት ሰዓት ጠዋት በመጣ ይቻላል? አሁን agreement አላችሁ ነው?
አለን። አዎ አዎ በሱ አይቻልም።
እንዴት?
ከሌላ ሆስፒታል ሲታዘዝላችሁ ከፍላችሁ ነው የምታሰሩት።
OK
እሱን አያካትትም። MRI CT scan አያካትትም።
OK፣ የግድ እናንተ ጋር መታየት አለብኝ።
አዎ እዚሁ ከታዩ ነው እሱን እንትን የሚባልላችሁ።
OK፣ እሺ፣ እሺ፣ እሺ፣ በቃ እሺ፣ እሺ።
እሺ